ሄሎ
ሄሎ ጤና ይስጥልኝ።
አቤት ይመስገን። ሰላም አሉ?
እግዚአብሔር ይመስገን ሰላም ነው።
አሜን፣ እግዚአብሔር ይመስገን።
የወጌሻ በኦንላይን ልማር ፈልጌ ነበር እና የሚያስፈልገው ነገር ነው ፈልጌ ነው።
ምን አሉኝ?
ወጌሻ
እሺ፣ ስሞትም አለበል።
አ፣ ወጌሻ ልማር ፈልጌ ነበረ ኦንላይን።
እሺ፣ ስሞትም አለበል ይቻላል። የኔ ግን ይቅርታ።
ተአምር የይፍ
ስልክ ልውሰድ?
ይሄ ስልክ አሀ፣ አይ፣ display አያደርግም።
ዜሮ ዘጠኝ
ሀያ አንድ ሀያ አንድ
ሰማንያ ስምንት ሰማንያ ስምንት
ዘጠና አንድ እሺ፣ ሀምሳ ሰባት
አድራሻ የት ነው?
መቀሌ።
ከዚህ በፊት ደውለው ነበር እንዴ?
አይ አልደወለም።
እሺ፣ ትምህርቱን በኦንላይን ነው መውሰድ የሚፈልጉት?
አዎ ግን መጀመሪያ መስፈርትን እ፣ እንድትነግሪኝ ፈልጌ ነበር።
data እየመዘገብኩ ስለሆነ ነው። በጣም ይቅርታ።
አ፣
data እየመዘገብኩ ስለሆነ ነው። በጣም ይቅርታ።
እሺ አይ፣
hello።
እሺ አ፣ ምንድን ነው ታዲያ?
እሺ፣ ይቅርታ በጣም ትምህርቱ የሚሰጠው በኦንላይን ከሆነ አዎ በሳምንት ለሁለት ቀን ኮሜዲያን ሸቱ ያስተማረው ቪዲዮ link እኛ እንልክልዎታለን። ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ነው።
እሺ
በሳምንት አንድ ቀን ለሚኖረው ጥያቄ ከኮሜዲያን ሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ማለት ነው።
እጅ፣ እ፣ ለሀያ አራት ሰዓት ምና- ም- ምንድን ነው ያልሽኝ? ለሀያ አራት ሰዓት
እኛ ቪዲዮ- ቪዲዮ እንልካለን። እርስዎ ማየት የሚችሉት ለሀያ አራት ሰዓት ብቻ ነው። ከዛ በኋላ link ኡ ይጠፋል።
እሺ
ማየት ከጀመሩበት ሰዓት ጀምሮ ማለት ነው። እኛ በላክነው ሳይሆን እርስዎ ማየት ከጀመሩበት ሰዓት ጀምሮ
እሺ
ትምህርቱ የሚሰጠው እንደዛ ነው። እም፣ አጠቃላይ ትምህርቱ የሚይዘው ለሀያ ሰዓት ነው። አንድ credit hour ዋጋ ሰባት መቶ ሀምሳ ነው። ለሀያ credit hour ስንት ይሆናል? ክፍያችን አስራ አምስት ሺ ነው ማለት ነው።
እም፣ እሺ መዝግቡት።
አ፣ በቃ
አዎ
ኦንላይን የሚያስመዘግብ platform አላችሁ?
ኦንላይን ወይ በ- እኔ እኔ እኔ መዘግቦታለሁ። account ልክልዎታለሁ። በ account ኡ እርስዎ ብር ማስገባት ይችላሉ። መጋቢት አስራ ስድስት ነው የሚጀምረው።
እም፣ በቃ እሺ አስቤ ልደውላለሁ።
እሺ ይቻላል።
እሺ